Hola.
A ver,
Hola.
a ver, espera, ¿no?
Hola.
አቤት አቤት፣ ይሰማል? ሰላም ነው?
Hello
አቤት አቤት፣ እኔ የምልሽ
እሺ።
የቴሌውም ቲኬት ተጨማሪ ለ አሁን ለማግኘት ሰላሳ ስድስት ምናምን ላይ ሜሴጅ ደርሶኝ ሰው የደወለው ትኬት ተጨማሪ ፈልገው ከሆነ ኮይኒግዙና ወደ ትኬት ይቀየርልዎታል።
ይህ ኮይኒግዙና ወደ ትኬት ይቀየርልዎታል
አዛ ተጨማሪ ያገኛለሁ። አ?
እኮ ይገባል ይጨመር ማለቴ ወደ ትኬት ይቀየርልዎታል። ኮይኒግዙና
እሺ፣ ከዛ ቲኬት ከተቀየረ በኋላ ተጨማሪ ማገኘው ይጫወቱበታል። ከዛ ሽልማት ያገኛሉ።
በሰላሳ ቀናት ምናምን ይላል።
አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ይጫወቱበት።
ወደ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ሶስት ሁለት ነው አንዱ ጥያቄ
አራት ምናምን ኔትወርክ እየተቆራረጠ ስለሆነ ትራንዚሽን ነገር
ኮከብ ዘጠኝ ሰማንያ አምስት መሰላል
ዘጠኝ ዘጠና አምስት መሰላል።
ኮከብ ዘጠኝ ሰማንያ አምስት
እሺ
ሶስት ቁጥር ላይ ይጫወቱበት።
እሺ